ሰላም ጤና ይስጥልኝ። ቤት ቤት
sister ቤት
አሁን ደውዬ ነበረ እና screenshot አድርጎ አለች ልጅቷ በቴሌግራም እሺ፣ ከዛ ላካው ላከው እና could not understand አለች።
እሺ፣ ማን ነው ስሟ? ያወራችልሽ ስሟ ማን ነው?
ያላከው ስም እም ቴሌግራም አዎ፣ ያወራችን ልጅ ከላይ ስሟን ጽፋላለች። እሷ እሱ ማን ነው የሚለው ንገረኝ።
ስሙ አብድርሳቅ መሐመድ አይደለም።
እ፣ okay፣ እስኩ አብድረዛቅን I don't understand ብለሽዋል መሰለኝ።
አዎ ምንድን ነው እያለኝ ነው?
አዎ ምን- በ- deposit deposit የሚያደርግ ቦታ በይውጥ አንድ ባይንድ ይላል። deposit የሚያደርግ ቦታ በቴሌብር ላስተላልፍልሽ።
እ፣
deposit አድርጌ አልገባልኝም።
እሺ mess- ይሄኛው መ- ትክክለኛው message አይደለም። ትክክለኛው message ላክልኝ እያለች ነው።
እዛ ቴሌብር ያለው እና CBC ምናምን ያ- CBE ምናምን አለ አይደል?
አዎ እሱን ነው። እሺ ሲነካ- ለእሷ ምትልክላት።
ሲነካ undefined undefined pay with undefined ይላል።
ምን ይላል?
pay with undefined
undefined ይላል።
አዎ
undefined ይላል። እ- እስኩ undefined ይላል።
አዎ
እስቲ ወይ screenshot አድርገህ ትልክላታለህ።
ለካው ተኮነ አሁን አሁን ራሱ screenshot አደረገ ለካውት እሺ ቆይ አንዴ። አብድረዛቅ ነው አዎ
አብድረዛቅ መሐመድ አዎ
I couldn't understand ምንም አሁን እኮ ይሄ እኮ የላክልን ምንም እኮ ነው እ፣ ምንም እኮ አያሳይም። ምንድን ነው አሁን የፈለግከው አንተ? ቆይ
ምን ይሄ አሁን የላክልኝ ምንም እኮ አያሳይም። ምንም undefined የሚል ነገር እኮ የለውም አለ screenshot ላይ undefined ይላል። ያ- አለ። ያው እ?
የላክልኝን screenshot መጀመሪያ ያው ምንም ያው።
እኮ undefined pay with undefined እኮ ነው የሚለኝ።
ያለው ያለው ቦታ pay with undefined ይላል።
undefined የሚል ይኸውልህ፣ ቁጥሩን መጀመሪያ እ፣ እ፣ ከሲቪሌን ሞከርክለት አይደለም ወይስ ከቴሌብር ነው?
ቴሌብር ቴሌብር ነው።
አዎ
እሺ እ፣ plus ሀያ አምስት አድርገህ ሞክረው። plus የሚለውን ጨምርበት።
ስልክ አይ- አይ- አይ- ብዛ አይ- አይሰራም እኮ
ምን አልከኝ?
plus የሚለው ቦታ አይ- አይሰራም። ምነካ balance የሚለው ላይ ሳይሆን phone number የሚለው ላይ አለ አይደለም?
አዎ phone number የሚለው ቦታ ሀያ አምስት አይነካም አይነካም እኮ ሀያ አምስት ብለን የጀመርከው አይደለ?
አዎ ሀያ አምስት አስራ ሀያ ዘጠኝ ሀያ አምስት ዘጠኝ ነው።
ስታደርገው አይሰራም?
ሲነካ አይሰራም እኮ ስልክ ቦታ plus ሀያ አምስት አድርገህ ስትሞክረው አይሰራም ወይ? hello ምነካ ምነካ አይነካም እኮ ሲነካ አይነካም ቦታው
አይ እ፣ ቆይ
በዚህ ሳምንት እንደዛ ነበረ። ሁለ ሁለ ሞባይል እ፣ ሲነካ አይነካም እኮ
አይ ይሰራልሃል። ይሄንን እኮ ያም- ያመጣልህ ስለነካኸው ነው አይደለ?
አዎ አይነካም።
አይነካም ማለት አይነካም ማለት ምን ማለት ነው?
እ አይነካም ስትል አልገባኝ። ምን ማለትክ ነው?
phone- phone number ቦታ plus መጨመር ያስፈልጋል አይደል?
አዎ አዎ አይነካማ ቦታው ሲነካ አይገባውም ማለት
እስኩ እኔ ላኩልሽ pay undefined ይላል። ለምንድን ነው እም፣ እ
የ connection ጉዳይ ይሆን?
እ፣ የ connection አይደለም።
እም፣ ይህ አሁን pay undefined አሁን ነው።
አስገባለሁ። ቆይ ይህ